ቤት ቤቴ ነው የምንረዳው።
እንዴት ዋላችሁ? ሰላም ነው።
ሰላም ይመስገን።
አሁን አንድ ሺህ አምስት መቶ ብር cash out አድርጌ አልገባልኝም።
በዚህ ስልክ አዎ
እሺ፣ አንዴ ጠብቀኝ። ክብር ነበር። hello፣ hello ስንት ብር ነበር?
አንድ ሺህ አምስት መቶ እሺ፣ እሺ አንድ ሺህ አምስት መቶ ብር ወደ ቴሌብር account ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት አዎ አዎ confirm አድርጌልሃለሁ። ገብቶልሃል። check አድርገው። ስለደወልክ አመሰግናለሁ። መልካም ቀን።
ለሁላችሁ አሜን።